ሄሎ ሄሎ አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ብር ገበያ ይህ ገበያ ነው።
እ፣ እቃ ማከፋፈል ፈልጌ ነበር።
ማከፋፈል አ ምን ነጋዴ ነህ ወይስ?
አይደለሁም መጀመር ፈልጌ ነው። ከእናንተ እየተቀ- እየተረከብኩ ማለት ነው።
okay አዲስ አበባ ነው ክፍለ ሀገር ነው ያለኸው?
ሐዋሳ
እሺ የፈለግከው የትኛውን እቃ ነው ወይስ ከእያንዳንዱ እቃ sample አይተህ ከዛም በኋላ ነው ወይስ እንዴት ነው?
ከሸሚዝ እና ከጫማ
ከሸሚዝ እና ከጫማ አ፣
ምን- ማለት ብዛት ነው የምትፈልገው ማለት ነው ወይስ
አይ ይህንን ያለ የሚያስፈልጉ ነገሮችን እንድት እንድትነግሪኝ ነበር።
ገብቶኛል። አይ አዲስ አበባ ከሆንክ በሞተረኛ ነው የምንልከው። እ፣ ክፍለ ሀገር ከሆንክ ደግሞ ብዛት በብዛት አልከኝ ነው።
አ፣ እሺ ክፍለ ሀገር ከሆንክ ደግሞ በኢትዮጵያ ፖስታ ቤት በኩል ተደራሽ እንዲሆን ነው የምናደርገው። እ፣ ስለዚህ ስልክህን ሊያዘውና ደውለን እናውራህ።
ምን አለ?
ስልክህን እንያዘውና ተጨማሪ information ደውለን እንስጥህ። ወይ ፈቃደኛ ነህ? እንደውልልህ።
አ፣ እሺ በቃ እንደውላለን። እሺ ሌላ ማወቅ የፈለግከው ነገር ካለ ጠይቀኝ።
አመሰግናለሁ።
እሺ መልካም ቀን።